hello ጤና ይስጥልኝ።
ጤና ይስጥልኝ። እኔ መቤት አሁን ደውዬ ነበረ አምቡላንስ ብዬ ማለት ነው ለአስራ አንድ ሰዓት እሺ እና እንትን ነው መወራጨት ነው እንጂ እ፣ ሌላ ኦክሲጅን ምናምን አያስፈልገውም አዎ፣ እሺ
እና ትንሿን ብትሆን አንድ ሰው ግን የሚረዳ ይኖራል።
ተቀምጠው ነው ወይስ ተኝተው ነው?
አረ ተቀምጦ ይሄዳል፣ ችግር የለም።
እሺ ስለዚህ ዊልቸር እናድርገው።
ይሁን፣ አዎ፣ ችግር የለውም። እሺ
ሂሳቡን ደውዬ እ
ብቻ አሳውቅዎታለሁ።
እሺ ሰማ ሂሳቡን ሰርቼ አንዴ አሳውቅዎታለሁ።
እሺ እሺ እሺ። ደንበኛችን hello